ሌላ ሌላው ምኒልክ አገኘኸው?
order ኡማ አግኝቼዋለሁ፣ ግን refresh ታደርገው አይመጣልኝም። ሀና ነሽ ወይስ ሰላም?
ሀና ነኝ። እሺ ያዝ በቃ ልስጥህ።
ስልኳን text አድርጊልኛ ወይ
እሺ text ግን ይኸውልህ ለእኔ እየሰራልኝ አይደለም። ስልኬ መያዝ ትችላለህ?
እሺ፣ በምን ሊያዘው? እስኪ አንዴ። እሺ፣ ስልክን speaker ስልክ ላይ ያዥልኝ።
ያለው
እሺ፣ ንገሪኝ።
ዜሮ ዘጠኝ ሀምሳ ሶስት ዘጠኝ ሀምሳ ሶስት ሀያ ሶስት ሀያ ሶስት ሀያ ሶስት ዘጠና አምስት ሀምሳ ሁለት ዘጠና አምስት ሀምሳ ሁለት ዘጠና አምስት ሀምሳ ሁለት ታው እሺ፣ በዚህ ልደውልላት።
ደውልላት። አዎ ሰንሻይን እሺ።
አዎ ደውልላት።
እሺ፣ እና እንዴት ነው finish ስለው በአንዴ እንትን አይልም?
complete ነው ስትጨርስ ደውል።
እሺ፣ እሺ።